ሄሎ ጤና ይስጥልኝ። በስቤት አረግ ነኝ እባክህ ወለዶ
ትኬት ቆርጬ ነበር እንድታይልኝ ፈልጌ።
ትኬት ቆርጬ ነበር። በዚያ አዎ።
ስልክ ነው ስልክ።
ትኬት ትኬት okay እሺ፣ ትኬት ቁጥሩን ንገረኝ።
አስራ ሶስት አቤት።
አስራ ሶስት እሺ አስራ ሶስት እሺ አ-
ሰባ አንድ ሰባ አንድ ሰማንያ ሁለት ሰማንያ ሁለት ሰባ ሰባት ሰባ ሰባት እሺ፣ ጠብቀኝ ትንሽ
ሄሎ
እሺ። ሄሎ
አቤት።
ያላለቁ ጨዋታዎች አሉ፣ የታረመልህም አለ። እስካሁን ግን አንድ X አለብህ።
አንድ X ነው።
ገለብጫዋለህ። አዎ አንድ X አለብህ። ሌላው በሙሉ አረንጓዴ በርቶልሃል። ግን ያላለቁ ጨዋታዎች ደግሞ አሉ።
እስኪ ሌላ ደግሞ እይልኝ እሺ እሺ፣
አስራ ሶስት ቆይ አስራ ሶስት
ሰባ ሁለት ሰባ ሁለት
ሰማ- ሰ- ስልሳ ዘጠኝ ስልሳ ዘጠኝ ዜሮ ሶስት
ዜሮ ሶስት አስራ ሁለት አስራ ሶስት ሰባ ሁለት ስልሳ ዘጠኝ ዜሮ ሶስት አዎ እሺ አ ይሄ ደግሞ ሶስት አራት ኤክስ አለብህ።
ያ አዎ አራት